ጤና ይስጥልኝ ሰላም ነኝ ዋቆ ምን ልርዳው?
እንትን ከሳሮን ነበር ምደውልልሽ።
እሺ
አሪፍ ቢው እንትን እያለልኝ አይደለም እየሰራልኝ አይደለም ማለት ልክ ስከፍተው download አያደርግም key ውን።
key download አያደርግም።
አዎ
እሺ ደመያሽ ከሳሮን
ኦርቶፔዲክ ኦርቶፔዲክስ ነው የደወሉት።
አዎ
እሺ connection ኦትን check አድርገው ነበረ።
አዎ connection ይሰራል?
ሁሉ ይሰራል።
ዋይፋዩ ጠፍቷል።
ዋይፋይ ሳይሆን በ mobile data ነው የሚሰራው።
አዎ እኮ ዋይፋዩ ጠፍቶ በ data ው እየሰራሉት አይደለ?
አዎ አዎ
restart አድርገው ሞክረውት ነበር አዎ ከትላንትና ጀምሮ ነው እየሰራ ምናልባት ነው።
እየሰራ ያለ። አዎ ከትላንትና ጀምሮ
እሺ አንዴ መስመር ላይ ጠብቀኝ። እሺ ደመያሽ ስሞትም አለበ
እ እኔ የኔ ህይወት
ህይወት ነው።
ፋሲል
branch የለውም አይደለ? ሳሮን ኦርቶፔዲክ።
አይ የለንም።
እሺ በዚህ ስልክ ቁጥር ላይ ያዝልኝ ልመዝግብልዎት።
አዎ
እሺ መዝግብ ያስተላልፍ ይሎታለሁ። መተው ያዩሎታል።
እሺ እሺ እሺ ሌላም ረዳት ነገር አለ?
አይ የለም።
ስለደወሉ እናመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ እሺ